ጤና ይስጥልን
ይስጥልን ጤና ይስጥልን
ሰላም ነው አይሰማም ጤና ይስጥልን አብሮ ይስጥልን አብሮ ይስጥልን እያሉ ነው አይሰማም ምን ልለጥፍ
ኮሮላ ሁለት ሶስት ቴል- ቲክቶክ ላይ ለጥ- ለጥፈሽ ነበር አውቶማቲኩ ነው አውቶማቲክ ሁለት ሶስት ነው እሺ
ስንት ነው ዋጋው አጠቃላይ ባንክ አ- ስንት አለበት የሚ- የሚመቻች ነው ባንክ ይወጣለታል ብለን የ post ነው እኮ አንድ ነጥብ ስድስት cash ብለሽ አጠቃላይ ስንት ነው ዋጋው መጨረሻ
ይጠብቁኛ እንዴት ምን አይነት ሰለብ ነው
khaki color ኡ
እሺ አንድ ይጠብቁ እኮ ሁለት ሚሊዮን አራት መቶ ሀምሳ ሺህ ብር ነው ስምንት መቶ ሺህ ባንክ ይወጣል ሁለት ሺህ ሶስት ወዲያሉ አ አውቶማቲኩ እ
አ